ሄሎ
ሄሎ ሰላም አቤት።
ይስጥልኝ። እንዴት አረፈ?
እግዚአብሔር እግዚአብሔር ይመስገን። ከቴንፎ ኪድስ ነበር የምደውልልሽ።
ከየት
ቴንፎ ኪድስ የልጆች የከብድ ስልጠና
ስልጠና? ይሄ ፌስቡክ ላይ አስቀምጠሽ ሀያ ሁለት ጋር ባለፈው የመጣሁት ነው።
እ፣ ነው አይ በአካል እንኳን አልተገናኘንም። ፌስቡክ ላይ ስልክሽን አስቀምጠሽ ነበር more ተጨማሪ መረጃ ሰጠሽ።
አዎ። አይ እኔ እንኳን እናቷ ነኝ። አሁን እሷ ወጣ ብላ ነው፣ ግን ሀያ ሁለት ጋር እንደዚህ ብለውን ሄደን ነበረ ስልጠና ምናምን ብለውን ማለት ነው። እነሱ ከሆናችሁ ብዬ ነው ምናልባት ነው አይ እኛ እንሰሩ ሀያ ሁለት የለንም actually እኛ ሌላ ቦታ ነው ያለነው አራት ቦታ ነው ያለው።
እሺ።
ተደረገች ወይስ ያለውን መረጃ ለካች?
አዎ ደስ ይለኛል። ያው አብ- ለማ- እኔ አውቄው ስለሆነ እንትን የምትለው አዎ አዎ okay፣ ደስ ይለኛል። እኔ ባውቀው እሺ የድርጅቱ ስም ሴንት ፎክስ ይባላል።
እሺ።
እም፣ ከዚህ በፊት last summer እና weekend ላይ ነበር ስንሰጥ የነበረው። ስለዚህ የሁለተኛው summer camp ኣችን ነው። እም፣ የሚሰጡት ፕሮግራሞች የ computer programming ስልጠና ከ beginner level ጀምሮ ማለትም ከ scratch እስከ advanced level ያለውን እነ Python፣ artificial intelligence፣ robotics essential የሚባሉ ኮርሶች ይሰጣሉ። እም፣ በተጨማሪ extra activity ዎች ይኖሩናል። እንደየ branch የሚለያይ activity ለምሳሌ art ይኖራል፣ music instrument ኦች practice ያደርጋሉ፣ እ፣ ቴኳንዶ ይኖራል ማለት ነው።
ኦ፣ እ፣ የስንት ዓመት ልጅ ናት ልጅሽ?
ወይ ትልቅ ናት። ለአስራ ስምንት አስራ ሁለት ያክል ማለት ነው
አስራ ሁለት- አስራ ስምንት ዓመቷ ነው።
እ
okay። እኛ የምንቀበለው ከአራት ዓመት ጀምሮ እስከ አስራ አራት- እስከ አስራ ሰባት ዓመት ያሉት ልጆች ነው የምንቀበለው።
አይ እ- እንትኑ እኮ ነው አሁን ይሄ እውቀቱ ዋናው አስራ አዎ።
ስምንት አ- ምናምን ሀያ መሆኗ ሳይሆን በተለይ ይሄ አዎ።
ለ- እኔ ለቴኳንዶ ነው እንጂ ትልቅ ያልኩሽ ኮምፒውተሩ ላይ ግዴታ በቃ አሁን ኮምፒውተሩን ቤት ውስጥ እ፣ ላፕቶፑን ከ የቤት ስራ መስራት በላይ አውጥተው አታውቅም እና እኔ ነኝ እስቲ ጻጻፊ ከሰዎች ጋር እስቲ የሆነ እ፣ አሁን ኮምፒውተሩን ሰው ወደ ቢዝነስ ቀይሮታል እና እስቲ በጣም።
እንደዛ ለመቀየር ሞክሪ የእኛ ጊዜና የእናንተ አንድ አይደለም እና እንደዛ ቅልጥፍጥፍ በይ ፈሪ ናት እና wow፣ ስላት የምትሰማ ምናልባት ሰው።
እንግዲህ ይሄንን አይታ ተጻጽፋ ይሆናል ለአንድም እንዲሁ ስልጠና ተብለን ሄደን ስላልወደድኩት ተመልሼ ነው እና እ፣ እኛ ብዙ ጊዜ ኮምፒውተሩ እንዳልኩት ይረዳታል የኮምፒውተር እ?
ፕሮግራም- አዎ፣ በትክክል ይረዳታል። ምንም ጥያቄ የለውም።
ኧረ በጣም ነው ጥያቄ የሚረዳት የለውም።
ስንት ነው ኮምፒውተሩን እንኳን እንትን እንድትል ማለት ነው የቱ ጋር ነው እንትኑ ቦታችን አራት ቦታ ነው እየሰጠን ያለ ነው።
አዎ።
ሳይንስ አካባቢ አለን፣ ብስራተ ገብርኤል አለን፣ ጀርመን አደባባይ አለን፣ እ፣ ቦሌ አካባቢ አለን። እናንተ የቱ ነው የሚቀርባችሁ ለእናንተ?
ገርጂ ነን እኛ እንግዲህ ወይ ሰሚቱ መሰለኝ ለእኛ የሚቀርበን ወይ ቦሌውም ይቀርባል ይቀርባል።
ሁለቱም።
ቦሌ ከእነሱ ይበልጣል።
የቦሌ እንኳን honestly ትናንሽ ልጆች ነው የሚቀበለው እስከ አስራ እስከ ነው?
አስር ዓመት ያሉ ነው የሚቀበለው። አዎ እሺ ስለዚህ ሰ እንትን ሰሚቱ ይመስለኛል ይሻላል።
አዎ መጥታችሁ check ታደርጉታላችሁ center ኣችንን።
አዎ በጣም ደስ ይለኛል።
አይሴምሲ ሆስፒታል አወቅሽው?
ትሮፒካል
አይ- አይሴምሲ ሆስፒታል
ብዙም አላውቀውም። መንገድ ብዙም ጎበዝ አይደለሁም። ወይ እዛ በሰሚት ስን አካባቢ ወይ እንትን ስንል ልደውልሽ።
እ፣ ይቻላል። የተባበሩት ሚሽን አደባባይ አወቅሽው?
እሱን አውቀዋለሁ። አዎ በቃ እሱ ጋር ስትደርሺ ደውይና contact አድርጊ።
እሺ እሺ ደስ እ፣ class ከአስራ አምስት ቀን በኋላ ስለሆነ የሚጀምረው ያለውን ነገር መተሽ ግብት አድርገሽ እሺ ሳይድ ለማግኘት እንትን እንዴ
እሺ እሺ አመሰግናለሁ።
መልካም እሺ